Hello ጤና ይስጥልኝ።
ጤና ይስጥልኝ Flintstone Homes ነው የደወሉት። ምን ልርዳዎት?
እ?
Flintstone Homes ነው የደወሉት። ምን ልርዳዎት?
አዎ አዎ ልክ ነው ልክ ነው።
እሺ፣ አውቄያለሁ።
እሺ
ደህና ናቸው።
እግዚአብሔር ይመስገን፣ እግዚአብሔር ይመስገን።
ደምስ እባላለሁ። ደምስ ተካቃቂ እሺ ቤት መግዛት ፈልገው ነው?
ነገር አይቼ
ቤት መግዛት ፈልገው ነው?
ቤት መግዛት ሳይሆን
okay አክሲዮን ቤ- አክሲዮን ነው አሁን እኮ የምታስታውቁት።
አ ሁለቱም አለ ብዬ ነው። ለዛ ነው እሺ እ፣ እስቲ የአክሲዮናቸው አባል ለመሆን ምንድን ምን ምንድን ነው የሚያስፈልገው?
አሁን እንኳን ስምና ስልክ ነው እየያዝን ያለ ነው። እ፣ ሐምሌ አንድ ላይ እንደውሎትና ምን እንደሚጠበቅቦት ደውለን ነግሮታለን። እ፣ እሺ።
እና ከዛ አቅራቢያው ያለ ቢሮ ቀርቦ እ፣ ሙሉ መረጃ አግኝተው ግዢ ይፈጽማሉ ማለት ነው። just ያኔ ይደውልሎታለሁ።
የት ጋ ነው ቢሮዋቸው አሁን ያለው?
እ፣ ቦሌ ገርጂና ልደታ ነው ያለን። እርሴት አካባቢ ነው።
እኔ ቃሊቲ ነኝ። አቃቂ እንደዛ ቃሊቲ እንደዛ ከሆነ maybe የቦሌው ይቀርቦታል።
ቦሌ ቦሌ የት ጋ ነው? ቦሌ ሀያት ሆስፒታል አካባቢ።
ሀያ ሶስት ሆስፒታል አካባቢ አዎ
ምን የሚል ቢሮ?
Flintstone Homes የሚል ነው። ዘሀብ ሆቴል አለ እሱ ፊት ለፊት ይሄ ዙ- ሱዙኪ መኪ ዛፎስቶ የሆቴል አዎ ያን እሺ።
ደውሎታለሁ። location ም ልኮታ ልክሎታለሁ። ማስታወቂያችንን ከምን ነበር ያዩት?
እ?
ማስታወቂያችንን ከምን አይተው ነው?
እንዴ ምን ቀረ? ሁሉም ጣቢያ እኮ ይናገራል እኮ አሁን።
okay እሺ እደውሎታለሁ ሐምሌ አንድ ላይ ጣቢያ አንድ እሺ እሺ። አመሰግናለሁ ሴባስ